hello
hello hello፣ ሰላም ጤና ይስጥልን።
ጤና ይስጥልን። request ድሮ request አድርጌ ነበር ማታ እስካሁን ትናንት ማታ ነው።
እ ትናንት ማታ ትላንት ማታ እሺ፣ ስልክን ትነግረኛለህ?
አዎ፣
ዜሮ ዜሮ ዘጠኝ
ሰማንያ አምስት ስልሳ አምስት ዜሮ አራት ሰማንያ አምስት ስልሳ አምስት ዜሮ አራት ዜሮ ዘጠኝ ስንት ነው?
ዜሮ ዘጠኝ አስራ አንድ
ስንት ብር ነው አባ?
አንድ ሺ አንድ ሺህ ብር ትናንትና ነው አይደል?
አዎ፣ ትላንት ማታ ነው።
okay፣ በ SantimPay ነው አይደለ?
አዎ
እሺ፣ አሁን ለሳንቲሞች አሳውቅልህና እነሱ manually እንዲያስገቡልህ እነግራቸዋለሁ። እሺ።
አዎ፣ ጠዋት ምንድን ነው ተብዬው ነበረ። በእናትሽ አዎ፣ ብዙ transaction ስላለ ነው የቆየብህ። ይቅርታ በጣም
አሁን ቆይ፣ ትናንት ማታ እየደወልኩ ነበር።
አይ ልክ ነህ፣ ግን እነሱ ስለ transaction ስለበዛባቸው ነው።
እሺ እሺ፣ በጣም ይቅርታ።
እሺ